የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ። የአማልክት አምላክ ንጉሠ ነገሥት ኃያላን በሙሉ የሚሰግዱለት በጨርቅ ተጠቅልሎ ተኛ ከበረት የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ። አዋቂዎች ሁሉ በቅን ሀሳባቸው ወደ አንቺ ተጓዙ። ኮከብ ሲመራቸው ወደ አንቺ ተጓዙ። ኮከብ ሲመራቸው የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ። ለተከታይ ትውልድ ምሳሌ በመሆን ሰግደው ገበሩለት። ወርቅ ዕጣን ከርቤን ሰግደው ገበሩለት። ወርቅ ዕጣን ከርቤን የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ። የሚያድለው ጌታ እውቀት ለሕፃናት የሚመሰገነው በአፈ መላእክት ከእንስሳት ጋር አደረ ከበረት የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ። በስጋ ተገልጦ ረቂቅ ምስጢሩ ሰውና መላእክት በአንድ ላይ ዘመሩ። ሰውና መላእክት በአንድ ላይ ዘመሩ። የዓለም መድኃኒት